hello hello ኤሌክትሪክ ቤስት ቤት ረዴት ነኝ። ልርዳው እ እንዴት ነው game አችሁ ይሰራል እንዴ?
እ game አችሁ ይሰራል እንትን ለማለት ነው።
ሰራ
አልተዘጋም እናንተ እ ግን አልተዘጋም?
ነበረ።
አይ ለመጠቀም ነበረ አዎ ኦንላይን።
ይሰራል። ኧረ አይ አልተጠቀም ማል አይ ማለቴ ያው እ፣ አሁን ላይ የተዘጋ ነው ነገሮች ብዬ ነው።
አይ ኦንላይን እኮ ይሰራል።
okay እንትን ነው የተዘጋው። ሾፕ
shop ም አለ እየሰራ shop ይሰራል እንዴ?
አዎ
okay አይ የተዘጉ አሽ ብዬ ነው እኮ እንዴት ነው ብዬ ነው።
አ፣ አላወቅኩም። ስለሱ ምንም መረጃ የለንም፣ ግን እ፣ እንትን እያለን አ፣ መቋረጡ ግን አይቀርም አይደለ?
አይደለም እየሰራ አይ ነው።
በቲቪ እኮ የሆነ ነገር ሰምቼ አይ በቃ ከተቋረጠ እኛም አንግባ ብለን እ
ያ በቲቪ የሆነ ወሬ ሰምቼ አይ ከሆነ አንግባ ብዬ ነው።
አይ ይሰራል፣ እየሰሩ እ?
ነው። ኤጀንትነትም እናንተን እየሰጠን ነው ያጠቃልላል?
ያለ ነው።
እናንተን ኤጀንትነትም ያጠቃልላል?
እየሰጠን ያለ ነው። specific ነው ተባለ እንጂ እየሰራ ነው እኮ okay የተወሰነ ነው የተቀለቀለ ሁሉም አይደለ?
ሁሉም አይደለም።
okay አይ awareness ላይ ለእኔ ሁሉም የተዘ ሁሉም ተዘግቷል አይ አይነት link ላይ አይደለም፣ ሰማሁ።
አይደለም okay ስለዚህ deposit እና withdraw ይሰራል ማለት ነው።
ይሰራል። ኦንላይን ሲጀመር አልተዘጋም። ኦንላይን እኮ አይዘጋም። shop ኦች ናቸው ምናልባት ሊዘጉ የሚችሉት በኬን ነው ምናምን ምክንያት እ፣ እሱም አሀ በሱ ምክንያት ነው ምናልባት እንጂ አ፣ እስካሁን ምንም የተዘጋው shop የለንም እኛ።
shop ኡ ኦንላይን ደግሞ የተ- ይሰራል። አዎ አ፣ የተወሰነ ጊዜ ነው እንጂ እንትን ማለት አይቀርም። አ፣ አዎ አይ በቃ ስለዚህ deposit ነው withdraw ም ይሰራል አንድ ላይ።
ይሰራል።
okay እሺ እሺ አመሰግናለሁ።
እሺ፣ እኔም አመሰግናለሁ።
እሺ።